ማሪ ባባ
ሄሎ፣ ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን።
አይሉክሷን አይቼ ነበር ስፖርት ይሆናል።
ምን አሉኝ አባት?
አይሉክሷ አይሉክስ ሚሊግራም ቢፎር ሀይልክስ ሁለት ሺህ ስንቱ ሁለት ሺህ ሁለቷ
አንዴ ይጠብቅ። Hilux ያለን አባት ሁለት ሺ ዘጠኝ ነው ያለው እና ሁለት ሺ አስራ አምስት ነው ያለን። ፒካፕ ከሆነ ሁለት ሺ ዘጠኝ አለን።
አ ሚኒ ጋቢኗ ሁለት ሺህ ሁለቷ silver የሆነ ጥቁር color
ዲፎርዲ ፒካፑ ነው የምትሉኝ?
አዎ አዎ ዲፎር carbon color ኡ
አዎ
እሺ፣ ሁለት ነጥብ ሁለት
ባንክ ስንት ነው የሚመቻቸው?
ባንክ እናወጣሎታለን።
መጠኑን ማወቅ ይቻላል የሚወጣውን
ምን አለኝ አባት?